ይቅርታ ልልም እየቀረው ይቅር እንጂ ተበድዬስ ማርኛ ልልም እየቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ ተበድዬስ ይቅርታ ልልም እየቀረው ይቅር እንጂ ተበድዬስ ማርኛ ልልም እየቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ አፍቅሬ እኖራለሁ ስትይኝ ከርመሻል ታምኜ ዘልቃለሁ ስትይኝ ከርመሻል ያኔ ባንደበትሽ ጽኑ ሰው መስለሻል ቃልሽ የተዋጠፈ ዛሬ ምን ነክቶሻል ከአካሌ መለየት መራቁን ስትመርጂ ሸርተት ያልሽብኝ ከቅፌ ስትወጪ ልቤን እየከፋ ላሰናብትሽ እንጂ ተከትያል መጣ ጥለሽ ስትሄጂ እድል ያሸከረ ሆዴን ላታባቢ የጨከነ አንጀቴ ችለሽ ላታባቢ የማይሽር ጥላቻን በእኔ ልብ አፍርተሽ በእንባ መማፀኑን አታስቢ ደፍረሽ የትነፋሽ ይቀራረበን የትነፋሽ አሃሃን የትነፋሽ አሃሃን የትነፋሽ አሃሃን ተበድዬስ ይቅርታ ልልም እየቀረው ይቅር እንጂ ተበድዬስ ማርኛ ልልም እየቀረው ይቅር እንጂ እንኳን ልልክ አማላጂ እግሬ አይረግጥም ያንቺን ደጅ ተበድዬስ ይቅርታ ልልም እየቀረው ይቅር እንጂ ተበድዬስ ማርኛ ልልም እየቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ እንኳን ልልክ አማላጅ እግሬ አይረግጥም ያንቺን ደጅ ስታጠፊ ኖሬ ስታገስሽ ኖሬ ስንቱን ጊዜ ያለፍኩት ቀን በቀን መክሬ ያንቺ ነገር ባይሆን እየፈጩ ጥሬ ደክም የልሽ ነበር እኔስ እስከ ዛሬ እድሜ ሳይገደብ ከልጅ እስከ አዋቂ የበደለ ሰው ነው ይቅርታ ጠያቂ መቻሌ ሳያንሰኝ የጥፋትን ሽመም እንዲያው ምን አርጌሽ ይቅር በይኝ ልበል ዛሬ ህሊናሽ ወቅሶሽ ምንም ብትቆጪ በደልሽ አጥሮሻል መቼም ከኔ አትመጪ የጸጸት መንገዱን ጎዳናው ከታየሽ ምሕረት ባለፍክሽም አንቺ ግን ዘገየሽ የትነፋሽ ይደረድዳል የትነፋሽ አሃሃን የትነፋሽ ድድርድር የትነፋሽ አሃሃ የትነፋሽ ድድርድር የትነፋሽ አሃሃ የትነፋሽ አሃሃ የትነፋሽ አሃሃ የትነፋሽ ድድርድር የትነፋሽ አሃሃ የትነፋሽ